ተቋረጠ። አሁን እያዋራሁሽ ነበር። አሁን እያዋራሁሽ ነበር። ተቋረጠ። ኦኬ፣ ሌላ ሰው ነው።
ሌላ ሰው ነበር።
እሺ፣ አዲስ አንድ ህይወት ላይ ለመንተን ለማለት
የአንድ ህይወት አ አዲስ ለመመዝገብ ነው ነው አ እ አዲስ ለመመዝገብ ነው።
አ እሺ፣ ስሞት ማልበት መስከረም መንግስቱ እ
እሺ፣ አድራሽ የት ነው?
አዋሪ እ እ
እሺ፣
ምን አልሽኝ?
ስልክ ቁጥር ላይ አንተ መስከረም 09 ዜሮ ዘጠኝ ሀያ ስድስት 26 ሰማንያ አንድ 81 ስልሳ ሶስት 63 አስራ አራት
እሺ፣ እንደውላለን። መልካም ቀን።